ጤና ይስጥልን። ድር ገበያ
ሰላም። የድር ገበያ አስተቀባበልን ለማወቅ ነበር።
ምን አልሽኝ?
የድር ገበያ አስተቀባበልን ለማወቅ ነበር።
ድምፅሽ አይሰማም። ምንድን ነው የምትይው?
የድር ገበያ አስተቀባበልን ለማወቅ ነበር።
okay። ምንድን ነው የፈለጉት ታዲያ? አልባሳት ለመግዛት ነው ወይስ?
አይ ስለ ሁሉም በደንብ መረጃ ለማቀበል ነበር።
እኮ ስለ የትኛው?
ለምሳሌ ስለ ልብስ
መግዛት ነው የፈለጉት?
አይ መግዛት ሳይሆን አስተገባበሩን ነው ማወቅ የፈለኩት።
የምን አስተገባ? hello ሄሎ፣
ይቅርታ የምትይው ነገር አይሰማ።
ምንድን ነው የጠየቅሽኝ?